ያዝ እጃችንን ያዝ ኢየሱስ እጃችንን ያዝ የጽዮኑ ጉዞ ረጅም ነው አንተ ካረዳን ከባድ ነው የጽዮኑ ጉዞ ረጅም ነው ያላንተ አይገፋም ከባድ ነው ዓለም በጥበቧ በተንኮል መጥቃለች። ልጆችህን ልታጠምድ ተዘገጃጅታለች። ስለዚህ አባቱ ያዘንን እንላለን ያንተን እገዛ በእርግጥ እንሻለን፣ በእርግጥ እንሻለን። ቀድሰን ቀድሰን በመንግሥትህም አባት ቀድሰን ቀድሰን ለመንግሥትህም አባት እርስ በእርሳችንም እየተገፋፋን እየተጣለብንም አደራ ዘንግተን ከሆነ ይህ ሁሉ ባክዝም አትበለን ቀኝ ተደግፈን እንደ ቃልህ ምራን እንደ ቃልህ ምራን ያዝ እጃችንን ያዝ ኢየሱስ እጃችንን ያዝ የከናኑ ጉዞ ረጅም ነው አንተ ካረዳን ከባድ ነው የከናኑ ጉዞ ረጅም ነው ያላንተ አይገፋም ከባድ ነው በውጭ የሚታየው አጸያፊ ሆኗል፣ ሚሰማውም እንዲሁ ጆሮ ይደልቃል። እለት እለት ቃልህ አጥብቆ ካልሰራን መንፈስህም ወርዶ ፍጹም ካለወጠን ወዴት ነው መግቢያችን? ቀድሰን ቀድሰን በመንግሥትህም አባት ቀድሰን ቀድሰን ለመንግሥትህም አባት የተባረከውን ተስፋችንን ሰማይ ባክህን ኢየሱስ ሆይ እርዳን እስከምናይ እርዳን እስከምናይ ቀድሰን ቀድሰን በመንግሥትህ አባት ቀድሰን ቀድሰን ለመንግሥትህ አባት ያዝ እጃችንን ያዝ ኢየሱስ እጃችንን ያዝ የጽዮን